ሄሎ ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን እህቴ። እሸቱ Donkey Tube አይደል?
አዎ Donkey Tube ነው።
አዎ ድንቅ ልጆች በጣም ታዋቂ ነው። ላስመዘግብ ነበረ።
እሺ ይቻላል።
ጥቆማ ልሰጥሽ ነበረ። አዋሳና አዋሳና አካል ጉዳተኛ ናት። ስድስት አመቷ ነው።
ይቅርታ እኛ ከአምስት ዓመት በታች ያሉ ህጻናትን ነው የምንፈልገው።
OK አይ ስድስት አመትም የመዘገባችሁ ነበረ ነው። ሌላ አሁን አዲስ ፕሮግራም አምጥተን እድሜያቸው ከአምስት ዓመት አምስት ዓመት ከአምስት ዓመት በታች ያሉ ህጻናትን ጀምሮ ነው መመዝገብ የምንችለው የጀመርነው።
እሺ አይ እሸቱ ባለፈው ሳይስተዋውቅ ደግሞ ሌሎ በታዳጊዎች በስድስት አመት ከስድስት አመት በላይ ባሉት እንትን ሲል ነበርና ወይ ቢሯችሁ መጥቼ
ቢሮ መምጣት ይችላሉ። ግን እኛ የምንመዘግበው ህጻናትን ከአምስት ዓመት በታች ያሉ ህጻናትን ነው። አምስት አራት ሶስት ያሉ ህጻናትን ነው።
OK ስለዚህ አሁኑ ስድስት ዓመት ያሉትን እየመዘገባችሁ አይደለም?
አይደለም።
መልካም።
እሺ እናመሰግናለን። መልካም